ሄሎ
ኬላ ሎ ጤና ስጥልህ
አብሮ ስጥለ እሸቱ ነካ
አዎ ከሁዳ ቫይክ ማኒፋክቸሪ ነበር የምደውልልክ።
እሺ በኮልስ ኢንተርኔት ኢንተርቪው ወስደክ ነበር አይደል?
አዎ ወስጄ ነበር።
እና አሁን ለሰከንድ ኢንተርቪው ነገ ጠዋት ሁለት ሰዓት ላይ እንድመጣ ነበር።
ኦ እሺ ግን ትችላለክ? ትመጣለክ?
ነገ- ነገ ጠዋት ከስር ገባብኛል። ነገ የሆነ ቦታ ነኝ አልደርስም።
እ፣ ከሰዓትስ
ከሰዓት ልመጣ እችላለሁ።
እርግጠኛ ወ- አይደለም?
እርግጠኛ አይደለሁ። ወደ ሞጆ አካባቢ ነኝ።
እሺ
እ፣ እሺ እሺ እሺ እሺ፣ እኔ thank you ለማንኛውም ችግር የለውም።
ኦኬ።